hello ሰላም ጤና ይስጥልኝ። ቤስት ቤስ ከላር ነኝ። እባክዎ ምን ልርዳው?
አሁን ስድስት መቶ ሰማንያ deposit አድርጉ። አልመጣም።
ዲፖዚት አድርጋ ነው።
አ፣
እሺ አንድ ጠብቁኝ። እሺ መስመር ላይ እሺ።
ጤና ይስጥልኝ ቤስት ቤስ። ሄሎ ሄሎ አቤት።
አሁን ስድስት መቶ ሰማንያ ቤስት ቤስ አድርጉ።
እሺ deposit አድርጉ። አልመጣም።
ከምንድን ነው ከ CBE ነው ከቴሌብር?
ከቴሌብር እሺ ከቴሌብር የተላከልን message ቴሌግራም ላይ ላክልን። እሺ ከዛ check እናደርገዋለን። እሺ